ፈረደበት ወደ ሰማይ የማይገባ ከሰማያት የወረደ የእግዚአብሔር ቃል የማይጠፋ ለዘላለም የሚያኖረን ኢየሱስ ነው የእኛ ተስፋ። ሥጋ ለባሽ ሁሉ ሳለው ክብሩም እንደ ሳር አበባ መሞት የተፈረደበት ወደ ሰማይ የማይገባ ከሰማያት የወረደ የእግዚአብሔር ቃል የማይጠፋ ለዘላለም የሚያኖረን ኢየሱስ ነው የእኛ ተስፋ። ከምድር የወጣ ምድር ያስገኘችው እንደ እግዚአብሔር ትእዛዝ ወደ ተገኘበት ምድር ይመለሳል ኖሮ ዘመኑ ሲያ አፈር ነህ ወደ አፈር ትመለሳለህ ነው የሰው ዕድል ፈንታ እንደ ሳር አበባ ረግፎ የሚቀላቀል ወደ ጥንቱ ቦታ ከሰማይ የመጣ ግን ኢየሱስ አለ መበስበስ ያላ